hello አቤት
ለመመዝገብ ፈልጌ ነበር።
ለስራ ነው።
አዎ እሺ ማስታወቂያው ላይ link አለ። በዛ link ይመዝገቡ።
link ኡ የለም ማስታወቂያው ላይ
አለ description ላይ
አይ በስልክ በዚህ መመዝገብ አይቻልም።
እሺ ይቻላል። እሺ ማን ልበል ስሙትን?
ያለ ሁለት ኪዳኔ
ያለ ሁለት ኪዳኔ
እሺ ስልክ ቁጥር ንገሩኝ።
ዜሮ ዘጠኝ አርባ ስምንት እሺ
አርባ ሰባ ሶስት
አርባ ስምንት ሰባ ሶስት ዜሮ አራት ሰባ ዘጠኝ
እሺ የት አካባቢ ነው አድራሻው?
ሴምሲ
እሺ በምን በምንድን ነው graduate ያደረግከው?
እኔ IT
ስን- የስራ ልምድ አለ?
የስራ ልምድ የለኝም።
እሺ እሺ እናመሰግናለን፣ እንደውላለን።
እሺ